Hello ጤና ይስጥልኝ። ቲንክ ዩቲዩብ ነው። አራተኛ ዙር ዩቲዩብ ስልጠና መዝገቢያ ቁጥር።
እሺ ለመመዝገብ ፈልጌ ነው።
Okay ስሞትን ማን ልበል?
የኔ ያለም መኮንን። መስፈርት አለው?
የለውም እናቴ።
ማንኛውም ሰው መሰልጠን ይችላል?
ይችላል። ዋናው ፍላጎት። መኮንን ያልሽኝ?
አዎ።
ስልኮትን
ዜሮ ዘጠኝ አስራ ሶስት
ዜሮ ዘጠኝ አስራ ሶስት ሀምሳ ሶስት እሺ ምን አልሽኝ እናቴ?
ዜሮ ዘጠኝ አስራ ሶስት ዜሮ ስድስት ዘጠና አ ዜሮ ዘጠኝ አስራ ሶስት ሀምሳ ሶስት ዜሮ ስድስት ዘጠና ስድስት
Okay አድራሻው የት ነው?
ጀሞ ለሙዚቃ ቤት
ጃሞ። እሺ ሙዚቃ ቤት
Okay ማስታወቂያውን በምን ማየ- እንዳዩት ማወቅ እንችላለን?
ቲክቶክ
Okay okay በቀ- በአካል ነው መማር የሚፈልጉት ወይስ ኦንላይን?
በአካል የት የት ነው?
ሀያ